ሄሎ
ሄሎ አቤት ጤና ይስጥልኝ። ሄሎ
አቤት ይሰማል።
እኑ
አዎ ከያያ ዋሌት ነው የምደውለው።
እ ከያያ ዋሌት ነው የምደውለው። ሄሎ
እየሰማሁ ነው።
ከያያ ዋሌት ነው የምደውለው። ያያ ዋሌት ላይ ሲመዘገቡ አድራሻ አልሞሉም። እሱን ልጠይቆት ነበር። የሚኖሩበት ክልል ይነ- ይንገሩኝ።
ማን ማን ነው የሞላው?
ተመዝግበዋሉ። እርስዎ account ከፍተዋሉ። ያያ ዋሌት ላይ ማለት ነው። በዚህ በአርባ ስድስት ቤት መጨረሻ ሰላሳ ሁለት ቤት
እኔ እንጃ እኔ አልሞላውም።
እኮ ምናልባት እ፣ ቤተሰብ ምናምን ሊሞላ ይችላል። ግን ዞሮ account ከፍተዋሉ በዚህ ስልክ እና አድራሻ ፈልገን ነበረ። እንትን ነው እ፣ ብሔራዊ ባንክ መረጃው ስለፈለገው እሱን እንትን እያ- እያጣራን ነበረ። ለማጣራት ብቻ ነው።
እኔ እንጃ እስቲ ቆይ ከ- እየሞሉ ከሞሉ እስቲ ቤተሰብ ውስጥ ጠይቃቸዋለሁ።
እኮ እኛ የምንፈልገው የሚኖሩበት ክልል ብቻ ነው። specific ቦታም ባይሆን ችግር የለውም። ሄሎ እኔ ሞት ከንባታ ጠም- ከንባታ ጠምባሮ ውስጥ ነኝ። ከንባታ ዞን ከምባታ እ፣ ሴ- እ፣ ማዕከላዊ ነው።
አዎ ማዕከላዊ ከንባታ ዞን ውስጥ ማዕከላዊ እኑ የአባት ስም ማን ነበር? እኑ ብቻ ነው የሞሉት።
እም፣ እኑ እኑ ተስፋዬ ነው።
ተስፋዬ እሺ፣
እም፣ እናመሰግናለን። መልካም ቀን ይሁንልዎት።
እሺ እሺ